हीला हीला
हेलौ ኢንስቲትዩት ነው።
ጤና ይስጥልኝ። እሱን ማግኘት አልችልም። ማይ
ጉዳዩ ስለኔ ንገሩኝ ነው ያስተላልፍልዎታለሁ።
ኦኬ። አይ እኔ ሞት ቤት ነበር የፈለጉ ከእሱ ምክር መማከር ፈልጌ ነበረ እና ያው ረዘም ስለሚል just ብታመቻችልኝ።
ያው አሁን እሱ በጣም ብዙ ስራዎች ስላሉበት እንደዚህ አይነት አገልግሎት አሁን ላይ አይሰጥም፣ ግን መዝግቦትና ወረፋ መጠበቅ ይችላሉ።
Okay እሺ፣ እሺ።
መዝግቦት።
እሺ። አዎ፣ አዎ።
ማን ልበል?
ዮናስ ዮናስ ማ አቸው
ዮናስ ዮናስ አቸው አቸው። እሺ፣ እሺ። ማ ዜሮ ዘጠኝ ስልክ ቁጥር አንዴ ሰባ ሰባ ሶስት አስራ አምስት ሰባ ሶስት አስራ አምስት እ
ሰባ ሶስት አስራ አምስት ገብቶኛል። እሺ፣ ከዛ ዜሮ አንድ ዜሮ አንድ ሀያ ሰባት
አድራሻ የት ነው?
ባህር ዳር ባህር ዳር።
ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ እሺ ናቸው